cashier code እስኪ ልንገርሽ የእኔ እናት።
እሺ
አስራ አራት ሀያ ዘጠኝ ቀን ዘጠኝ አስራ አራት ሀያ ዘጠኝ
አስር ሰባ አንድ
አስር ሰባ አምስት
ሰባ አንድ እሺ hello
አቤት አንዱ ጨዋታ ወጥቷል
ማለት አ- ማለት እ፣ ተሸናንፈዋል
እ እ
ተቃጥሏል አንዱ ጨዋታ already የተጫወቱት ጨዋታ over two point five ነበር የሰጡታ
አዎ
ኮስኛው ተቃጥሏል ማለት ወጥቷል እንደ ይባላል lost ነው።
አዎ ሁለቱ ደግሞ ስንት ገና ለስንት አ- okay ስንት ለስንት አልቆ ነው?
ቆይ እሺ አንዴ search አድርጌ ልንገርህ እሺ።
ዜሮ ዜሮ ለዜሮ ነው ያለቀው
ነው እሺ፣ ጥሩ እሺ። ሌላ ልንገርሽ እሺ
አስራ አራት አስራ አራት
ሀያ ዘጠኝ እሺ
ሰላሳ ሰባት ዜሮ አምስት
እሱም አንደኛው lost ነው ሌላው ግን ገና ይቀረዋል ያላለቀው ጨዋታዎች አሉት
የመጀመሪያው ነው lost የሆነ ያው
ስንት ለስንት አለቀ?
እሺ ቆይ ልልክ አንድ ለዜሮ
እሺ በይን እሺ ስለደወልን አመሰግናለሁ